ሁሉ ብር transfer አድርጌ ነበረ እና በሳንቲም Pay እና በአሪፍ Pay እንትን ብዬ ነበረ transfer አድርጌ ነበር ከራሴ account ላይ እሺ ግን ምንም ወደ ቴሌ ብርም deposit አልገባም?
አልሆነልኝ። አዎ፣ እሺ transaction history ውስጥ ይግቡና እሺ፣ screenshot አድርገው ያስተላለፉበትን ይላኩልን። የብር መጠኑ ምን የትኛው እንደሆነና ስልክ እሺ።
ቁጥር አድርገው ይላኩልን ቴሌግራም ላይ።
እኮ ቴሌግራም ቁጥራችሁ ውስጥ ታዲያ እዛው ጥያቄ ምልክቱ ጋር አለሎት website።
okay፣ ጥያቄ ምልክቱ ጋር አዎ አሁን ልላክ።
አዎ፣ አሁን ይላኩ።
እሺ፣ screenshot ላድርግና ሁለቱ ላይ አዎ።
ላክብበው እንዴ?
አዎ ያ- አክብብ- አክብብህና ላክልን። አዎ ይሻላል።
እሺ፣ እሺ፣ እሺ፣ እሺ።